ሰላም ጤና ይስጥልኝ።
አቤት ሰላም ነው።
እግዚአብሔር ይመስገን። እንደው ዩቲዩብ ላይ ነው የደወሉት። እባክዎ።
አዎ ለመመዝገብ ነበረ።
እሺ የ editing class ኡን እ እ የቪዲዮ editing class ኡን ነው መመዝገብ የፈለጉት?
አይ አንድ ሰው ይቅረብ የሚለው ፕሮግራም ነው። አንድ ሰው እሺ የአንድ ሰው ህይወት። እሺ አዎ።
ስሞትም አልበል ኃይለ ልዑል ታዬ
ኃይለ ልዑል ታዬ
ኃይለ ልዑል ታዬ። እሺ አ
ስልክ ቁጥሯትን ይንገሩኝ።
ዜሮ ዘጠኝ ስልሳ ሰባት
ዜሮ ዘጠኝ ስልሳ ሰባት አ ዘጠና ሶስት
ዘጠና ሶስት ሰባ ሰባት ዘጠና አንድ
ሰባ ሰባት ዘጠና አንድ አ እሺ ስልሳ ሰባት ዘጠና ሶስት ሰባ ሰባት ዘጠና አንድ አ አድራሻ አድራሻ ቦሌ አራብሳ
እሺ ግብታለው ይደወልልዎታል። ስለደወሉ እናመሰግናለን። መልካም ጊዜ ይሆንልዎት። እሺ አመሰግናለሁ።
እሺ